hello hello hello
hello
hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም
እም፣ ChipChip ናቸው አይደል? እንትን አዎ አዎ
እኮ አንድ ስምንት ቀን ዘጠኝ ቀን ሊሆነው ነው። ጥቅል ጎመን አዝዤ እሺ እስካሁን ድረስ አልመጣልኝም okay በስምንት ያዘዙት ነው እርሱ admin የሆኑበት ነው አይደል?
እ admin የ group leader ሆነው አይደል?
አዎ እሺ አስራ ሰባት ኪሎ ነው።
አዎ እሺ አግኝቼዋለሁ ደርብ በሚል አዎ።
location ኣችሁ የት ነበር? ይቅርታ
ሳሚት ሳሚት በር ሁለት ጋር እሺ እ፣ የባሶች እንትን አለ እ፣ ባሶች ድርጅት አለ።
okay አ- አሁን ይህን product ነገ ነው ላስልክሎት የምችለው የዛሬ የሰሚት መኪኖች ስለወጡ እ፣ ነገ ማስልክሎት ነገ መረከብ ከቻሉ
በቃ እሺ፣ ነገም ቢሆን ላካውን ነው ማለት ነው።
በቃ እሺ አሁን በጠዋት ቢደውሉልን አስወጣሎት ነበር ግን አሁን የሰሚት መኪኖች ወጥተዋል ስለ- ስለረፈደ ትንሽ ችግር የለም። ነገም ቢሆን ይደርሳል። ላክ ነው።
እሺ እሺ እሺ እሺ እሺ